ሰላም ጤና ይስጥልን። ችብችብ ጤና ይስጥልን።
አብሮ ይስጥልን።
ብር የሚመለስ ብር ነበረኝ ስኳር አዝዤ እና እናት
ስንት ብር በጣም አሉ?
ቆያችኋል ተላከልኝም እ?
ስንት ብር አሉ?
ስኳር አ- ስኳር አራት ኪሎ መሰለኝ ያዘዝኩት የነበርና የለንም ብላችሁ ኦኬ ብሩ ይመለሳል ተብዬ ነበር።
ፌ- ቆየሁ። ያው አስራ ስምንት ፌል አድርጎ ነው።
የለም ስቶክ ላይ የለንም ስኳር በሚል ያው ተደጋግሜ ደውያለሁ። እኔ ሌላ እስኪ ስልክዎትን ይንገሩኝ። ይቅርታ።
የደወልኩበት ገርሽ እሺ ይንገሩኝ እስኪ።
የዘጠኝ አስራ አንድ
እሺ ሀምሳ አንድ እሺ ዘጠና ሶስት እሺ ሀምሳ ሰባት
እ በ- ብዙዬ ነው የሚለው።
ቤዛዬ ያው ወልደየስ እ።
እሺ አሁን አሁን ይመለስልዎታል። ትንሽ ይታገሱን።
ምን ንግድ ባንክ ላይ ነው ምስሊኩ የቴሌ ብር?
በቴሌ ብር ላይ ይሄ ቴሌ ብር አይሰራም።
ይሰራል ኧረ ደጋግሜ ይሰራል።
ብያለሁ በሱ ነው ሌላ የምጠቀም ወደ እናንተ እሺ እንትን እሺ ብለው የሚሰራ ከሆነ አሁን ደቂቃ ይታገሱን። አሁን እንመልሳለን።
እሺ አደራ እንግዲህ እሺ ችግር የለም። እሺ እሺ እ።